એને સ્ફૂર્તિનો મોકો મળ્યો હતો એનો પુષ્પોર્થ હેલો
ሁሉ ስፖርት ምለው
እንትን ሶስት ሺህ ብር በትናንትና ወዲያ ወደ አሪፍ ቢያ አሳልፈው ነው። ከዛ ደግሞ አልገባ ብለዋል።
አልገባለሁትም።
አዎ ሶስት ሺህ ለሁሉ ስፖርት ቤቲንግ መልሰዋል ብለዋል። አሪፍ ቤት እስካሁን ግን አልባ
ለእኛ አልከውልን ነበር እስክሪን
ስክሪን እ
አይ አል- አልኩም
withdraw ነው deposit ነው።
withdraw ው ነው withdraw ው ሶስት ሺህ ብር እሺ ከ transaction history ላይ ያልገባልዎትን screen አድርገው በቴሌግራም ይላኩልን።
እ በዚህ account ነው ወደ ሁሉ ስፖርት
አዎ ስልክ ቁጥር ልንገረው። ቴሌግራም account
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሳ- ዜሮ ስድስት ዜሮ ስምንት አሁን አዎ።
ይሻለው እሺ